ጤና ይስጥልኝ ችግር Hello ጤና ይስጥልኝ።
ሰላም እግዚአብሔር ይመስገን። አዝዤ የነበረ ሽንኩርት ምናምን እሺ አልመጣልኝም። ትላንት ነበረ delivery ይደረጋል የተባለው OK አዎ ትናንትና ስ- ስራ ስላልነበር ነው ስላልገባ ነው።
መንገድ ዝግ እሑድ እሑድ ስለሆነ አትሰሩ?
እንሰራለን ግን ትናንትና መንገድ ዝግ አልነበር በዓል አልነበር አዎ ልክ ነው። አዎ።
ለዛ ነው ያልመጣሎት እሺ ዘጠኝ ዜሮ ዘጠኝ አስራ ሶስት አስራ ሶስት አስራ አሁንም እሺ
ሰባ ሶስት ስልሳ አንድ አሁን ስልሳ አንድ ሺህ። ትዕግስት ነው ትዕግስት ሲሳይ አዎ።
እሺ። ሶስት order ነው ያሉት ሁለት order ነው ያሉት ድንችና ሽንኩርት ሽንኩ- ድንችና ሽንኩርት አዎ።
እሺ እሺ አዎ ወጥቷል ዛሬ ወይስ- ወጥቷል አዎ assign ተደርጓል ከ warehouse picked up አልሆነም ሹፌር ግን ተመድቦበታል አዎ፣ ዛሬ እንጂ ገና አልወጥ- አልወጣም ገና ከ warehouse እስካሁን አልወጣም አዎ አሁን እያ- እያዘጋጁት ነው አሁን ይወጣሉ እ፣ ነው አዎ location ኡ በቃ።
ሲጥ ነው location ኡ እ፣ እንትን ቶታል ሶስት ቁጥር ማዞሪያ ነው። ልደታ በሚል ነው የሚመጣው እንትኑ አዎ ይደርሳሉ አዎ እስከ አዎ።
ይደርሳሉ አሁን ስለሚወጡ ከጦር ችግር ኃይ- የለም።
ከጦር ኃይሎች ወደ ቶታል እ፣ አለ Care Fitness። ከዚህ በፊት ብዙ ሹፌሮች መጥተዋል።
አዎ ምናልባት እንግዲህ ካወቁት አዎ ያውቁታል ይደውላሉ።
ይመጣሉ አዎ ይደውላሉ መልካም እሺ እሺ፣ እሺ መልካም ቀደም ቢልልኝ ግን መልካም ነው።
እስቲ አሳውቃለሁ ለ warehouse manager ኡ እሺ፣ አመሰግናለሁ።
እሺ መልካም ቀን